ጤና ይስጥልኝ ሁሉ ስፖርት በኮ መለካዎት
እናት ሰላም ዋልሽ? የትላንቱ ስልክ አይሰራም የልጁ በይ በማን እናስገባ ዛሬ?
ምን ዲፖዚት ነው?
አዎ በዛው ስልክ ነው የሚያስገቡት አይደውሉም።
እ ለመደወያ አይደለም ዲፖዚት እንዲያደርጉ ነው ስልኩን የሰጠነው በዛው ስልክ ያስገቡ።
ሰላሳ ሁለቱ እኮ አይ አስገብተንልሃል ካላልነው ያየዋል ቴሌግራሙ ላይ እንደ ትላንቱን ላክለት።
እሱ ያስገቡና ቴሌግራም ላይ ነው የሚልኩት።
እሺ እናትዬ አመሰግናለሁ።